hello
አሁን ስራ የሚል link አለ ያልሽኝ አንቺ ነሽ?
አዎ
አወጣሁት።
እሺ description ነው እሺ ያዝ ቆይ ልመዝግብ እዚህ ጋር hello
እሺ፣ እያዳመጥኩ ነው።
እሺ ስም ማን ልበል
ካሌብ ግርማ
እሺ እሺ በምን ዘርፍ ነበር ያልከው ይቅርታ ቪዲዮ ኤዲቲንግ።
እሺ ስልክን ትነግረኛለህ
ይሄን ነው ስልክ እሺ ንገረኝ
0935
እሺ
48 እሺ 63 12
እሺ እሺ እዚህ ጋር መዝግቤያለሁ እንደውላለን
እሺ እሺ እሺ